ሲላ hello
ሰላም ጤና ይስጥልኝ። ሄሌን አዎ እንትን coin ለመግዛት ነበረ። ከዛ ገዛውኝ ስምንት
coin ለመግዛት እምቢ አለኝ
ስልኮት ላይ balance አለ።
አሉ
የስንት ብር ነበረ ለመግዛት የሞከሩ?
አስር ብር ነበረ። ከዛ የስምንት ብር ሞክር ባለፈው የ-
እሺ ምን አለ?
የስምንት ብር ሞከርኩኝ እሺ
እና በተሳካ ሁኔታ ገዝቷል አለኝ። ለመጫወት ስሞክር ደግሞ እምቢ አለኝ።
አ እ፣ coin ኡ አሁን ጥያቄና መልሶችን ነው የሚጫወቱበት።
OK ጥያቄና መልስ ብቻ ነው የሚደ- እንትን የሚለው
አሁን እዚህ ላይ እኔ እንደገ እንደ አስራ አንድ ሰላሳ አምስት ዜሮ ዘጠኝ አስራ አንድ ሰላሳ አምስት ሀያ አራት ሰላሳ አንድ ቁጥሮ አዎ።
አሁን ዛሬ coin የገዙት coin እኔ ጋር ምንም አይነት coin እንደገዙ አላሳየኝም። coin እንደገዙ አላሳየኝም።
አሁን ገዝቼ ነበር።
አ- አይ አል- አልገዙ እ፣ እንትን አላለም አልቆረጠቦትም ሂሳብ። ድጋሚ ትንሽ የኔትወርክ ችግር ስለሚሆን ደግሞ የሞከሩት ምን ያሉት ስልኮት ላይ ትኬት ነው
እ እ ትኬት አሉት ትኬት ትኬት አለኝ።
አዎ፣ አስራ ምን ማድረግ ስምንት እችላለሁ? በትኬት
ዛሬ አሁን ሁለት ትኬት አሉት። በትኬቱ game ኦችን መጫወት ነው።
game ኦች መጫወት ነው።
አዎ ሰላሳ ቀን ከሞላው ስለማያገለግል በትኬቱ game ኦችን መጫወት ነው። ስድስት ትኬት አሉት።
ስድስት ትኬት ነው ያለኝ።
አዎ
አሀ ገዝቼው ነው ማለት ነው ስድስት እና ደንበኛ ሲሆኑ በየቀኑ ይሰጡታል። በእነሱ ትኬቶች አሁን እድሎትን መሞከር ነው። ዕለታዊ ደንበኛ ሆኗል። በየቀኑ ሁለት ብር ይቆርጥና ሁለት ትኬት ይሰጡታል።
ስድስት ትኬት አሁን እኮ እሺ፣ እሱን የገዛሁት ማለት ነው።
አይ ገዝተው ሳይሆን ደንበኛ ሲሆኑ ይሰጡታል ትኬት።
እሺ።
አሁን ከ- ዛሬ ከስልኮት ላይ ሁለት ብር ነው የተቆረጠው። hello አቤት አቤት።
ያው ግልጽ ያልሆነ ነገር ካለ ይዩትና game ኡን ያሳውቁን።
እሺ
እሺ